በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አማኑኤልን የወለድሽልን ድንግል ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽልን እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን ነሽና እናመሰግንሻለን።
የበላ የሰብ መቤት ኪዳነ ምሕረት የእኛ እናት ነይ ነይ ነይ ነይ አድኝን ከጭንቅ ስቃይ ነይ ነይ ነይ ነይ አድኝን ከጭንቅ ስቃይ የበላይ ሰብ መቤት ኪዳነ ምሕረት የእኛ እናት ነይ ነይ ነይ ነይ አድኝን ከጭንቅ ስቃይ ነይ ነይ ነይ ነይ አድኝን ከጭንቅ ስቃይ ከሊቅ እስከ ደቂቅ ሁሉም ተቸግሯል። ማርያም በስምሽ መጽናናትን ሽቷል። ሸክማችን ከብዶናል ባንቺ ቅለልልን ያሻሆኝን ማርያም ሌላ ማናለን? ንግሥት ነሽ ማርያም ንግሥት ነሽ ንግሥት ነሽ ድንግል ንግሥት ነሽ ያልጠፋ ነፍስ ላንቺ ሲባል ነው። የበላይ ሰብ መቤት ኪዳነ ምሕረት የእኛ እናት ነይ ነይ ነይ ነይ አድኝን ከጭንቅ ስቃይ ነይ ነይ ነይ ነይ አድኝን ከጭንቅ ስቃይ መውጫና መግቢያውን ማየት ተስኖናል። ወሬን እናታችን መንገዱ ጠፍቶናል። የሰላም ባለቤት ኢየሱስ ነውና ነገሬውም አምላክ ይሰማሻልና ንግሥት ነሽ ማርያም ንግሥት ነሽ ንግሥት ነሽ ድንግል ንግሥት ነሽ ያልጠፋ ነፍስ ላንቺ ሲባል ነው። የበላይ ሰብ መቤት ኪዳነ ምሕረት የእኛ እናት ነይ ነይ ነይ ነይ አድኝን ከጭንቅ ስቃይ ነይ ነይ ነይ ነይ አድኝን ከጭንቅ ስቃይ አድኝን ከመዓት ስውሬን ከሞት ዘንዶ ተሸንፏል ባንቺ እናትነት ቀስቱም ተሰበረ እኛም አመለጥን እናደርጋለን ድንግልን ይዘን ንግሥት ነሽ ማርያም ንግሥት ነሽ ንግሥት ነሽ ድንግል ንግሥት ነሽ ያልጠፋ ነፍስ ላንቺ ሲባል የበላይ ሰብ እመቤት ኪዳነ ምሕረት የእኛ እናት ነይ ነይ ነይ ነይ አድኝን ከጭንቅ ስቃይ ነይ ነይ ነይ ነይ አድኝን ከጭንቅ ስቃዬ መዓልትና ሌሊት ረዝመውብናል ሰላማችን ጠፍቶ መከራው ከቦናል። አዝማናት ወራትም እንዲሁ ናቸው። የጭንቁን ቀን አልፈን ነገን ባየነው ንግሥት ነሽ ማርያም ንግሥት ነሽ ንግሥት ነሽ ድንግል ንግሥት ነሽ ያልጠፋ ነፍስ ላንቺ ሲባል የበላይ ሰብ መቤት ኪዳነ ምሕረት የእኛ እናት ነይ ነይ ነይ ነይ አድኝን ከጭንቅ ስቃዬ ነይ ነይ ነይ ነይ አድኝን ከጭንቅ ስቃዬ